ጤና ይስጥልኝ ኃላፊ እዛ ጅዴ ነኝ። እባክዎት ምን አይነት የጉዞ መረጃ ልስጥዎ?
አስጥልኝ ወደ ካናዳ እንዳርሳልኝ።
እሺ ምን አሉኝ?
hello hello፣ ይሰማል ደንበኛችን?
አይሰማም? hello ይሰማኛል። ወደ ካናዳ ነው ያሉት?
አ ካናዳ ካናዳ።
እሺ በምን በስራ ነው በትምህርት በ visitor?
በትምህርት
እሺ apply አድርገዋል? apply አድርገዋል ወይስ አላደረጉም?
አላደረኩም አላደረኩም።
እሺ ስለዚህ apply የሚያደርጉበትን website ልንቀሩት።
እሺ
እሺ VLI
DL ላይ
list ቆይ ቆይ ቆይ በስልምና ስመለስ